Link Open Entertainment አይዛክነኝ ነው አኮ ምድርዳዎች
ሆፕ ኢንተርቴንመንት የሙዚቃ ማዕከል አሁን ተመዝግቤ ሙዚቃ አዳምጬ ነበር። ብዙም ሙዚቃ የለውም። ሌላ ሊታከልኝ ይችላል።
ማለት የተለያየ ካታጎሪ ነው ያለው። አሁን እዛ በአማርኛ ደረጃ አለ፣ በእንግሊዝ በንበንድ ነው፣ በኦሮምኛ አለ፣ በትግርኛ አለ፣ ሌሎች አሉ። ከእነሱ ውስጥ ብዙ ብዙ ሙዚቃዎች ናቸው እኮ ያሉት እዛ ላይ ያሉት። በደንብ አይተዋቸዋል ከስተመራችን።
አይ አማርኛ ሙዚቃ ውስጥ ብዙም ትንሽ ስላነሱብኝ ነው እንጂ እዚያ ውስጥ አልገቡም። ኦሮሞኛ፣ ትግርኛ የሚለው አልዩት
አንድ አንድን አንድን እየተጫኑ ቀጣይ ቀጣይ የሚለው ሙዚቃ በደንብ ሰምተውታል።
አዎ ያው ብዙም የለም ትንሽ ናቸው።
እሺ በቃ እነዚህ በቂ ካልሆኑ እንጨምራለን። ይህንን አስተያየት እቀበላለሁ።
እሺ እንግዲህ አማ ጥያቄ ይሄ ነው።
እሺ አመሰግናለሁ። መልካም ቀን ይሁን።
እሺ ያውላችሁ።
እሺ